ጤና ይስጥልን አሽከማ እባላለሁ። ጉዳይን ወደወስ ነበር።
ስራ ፈልጌ ነበር።
ከዚህ ቀደም ጉዳይ ተመዝግበው ያውቃሉ?
አዎ፣ የሆነ ጊዜ ተም- ስሜን ጽፈውኝ ነበር።
Okay። በስልክ እንደዚህ ደውለው ነው? እ፣ መረጃዎትን ወስደዋል ማለት ነው።
አዎ፣
OK። እና አሁን ምን ስራ ጥሪ አልደረሰኝም አልተደወለልኝም ብለው ነው?
አዎ፣ አዎ።
OK። የምን ባለሙያ ኖት?
ሽያጭ
OK። ቁጥሮትን አንዴ ንገሩኝና check ላድርግሎት።
አርባ ሁለት
አርባ ሁለት ሰማንያ አንድ ሰባ አርባ
ሰማንያ አንድ ሰባ አርባ አዎ።
እሺ እ፣ ከዚህ በፊት ተመዝግበዋል እ፣ እንጂ system ውስጥ አልገቡም ነበር አይደለም? የሽያጭ ባለሙያ ኖት። እሺ ነገ መምጣት ይችላሉ?
አዎ፣
ነገ ጠዋት ሁለት ሰዓት ተኩል ላይ ባለሙያዎቻችን መጥተው ስለሚመዘገቡ እም፣ እ፣ ጠዋት ሁለት ሰዓት ተኩል ላይ ማንነቱ የሚገልጽ መታወቂያ እና የስራ ልምድ ካለው original ኡን ይዘው ይምጡ።
እሺ፣
እሺ መልካም ቀን።
እም፣ ተመሰገነች።